Hello, hello, hello
አቤት
አቤት
ያስጠላል።
ይስጥልን። ድምጾ ርቋል።
አ?
ሄሎ ሄሎ።
ሩቅ ነው ድምጾ። አቤት አቤት።
ይሰማል አይደል? ይሰማል።
አዎ ይሰራውን
ሀሳብ ለምን ቀጥሉ። እሺ።
የሀገራዊ ምክክር ላይ በህግና የዳኞች ዙሪያ በደንብ ህዝቡ በደንብ ቢወያዩ ጥሩ ነው ብዬ እምነቴን አስቀምጣለሁ። በጣም በጣም በጣም ብዙ ጫና እየደረሰን ያለ ነው። በህጉ መሰረት ሳይሆን ከህጉ ውጪ የሆነው ድርጊት እየፈጸሙ በሙስና አካሄድ እየሄዱ በጣም በጣም ብዙ ችግር ሰው ላይ እየተጣለው ዳኞች ላይ ስለሆነ ዳኞች ሰውን እያጭበረበሩ ብዙ ተንኮሎችና ብዙ ብዙ fake ኦች እየሰሩ ስለሆነ እነሱ ጋር ቢመካከሩ ጥሩ ነው ብዬ ግምቴን አስቀምጣለሁ።
እሺ
እኔ ሰለሞን ይባላል።
እ፣ ከየት ነው የሚደውሉልኝ? አቶ ሰለሞን።
ሲዳማ ብሔራዊ ክልላዊ መንግስት እ፣ ቦና ዙሪያ ወረዳ።
ዳማ ነው የሚደውሉት? እሺ እሺ፣ እናመሰግናለን።
እኔም አመሰግናለሁ።
እሺ ጊዜ ይሁንልዎት። እሺ